Hello ጤና ይስጥልን ምሽት ቤት ራዲት ነኝ።
እንትን fantasy ሆነ ቆየ ይሄ ነገር
ምን ነበር ወንድሜ?
fantasy በልቼ እስካሁን አልተላከልኝም።
በቃ ይላካል፣ ይላክልሃል።
ይላካል።
አዎ አዎ ይላካል። እሺ ትንሽ ታገሰን አባ፣ አንድ ላይ አድርገን ለመላክ ነው። እሺ
ብሩን ላይ ከቅድም ነበር የፈለግኩት። ትላንት ነው even የፈለግኩት። ትላንት አዎ።
ማታ አሉኝ። ከዛ ደግሞ ጠዋት፣ ዛሬ ጠዋትም አልተላከም። አሁን ደግሞ ይላካል።
ይቅርታ በጣም አሁን ይስተካከላል።
እሺ አሁን መላክ አይቻልም። like አ- አንድ ላይ ነው የሚሆነው፣ እኛ አይደለንም። እሺ ትንሽ ታገሰንና ይላካል።
ወይ ግማሹ ምናምን ከዛ የቀረውን ደግሞ ይላክል።
ወይ እንደሱ አይቻልም፣ ግን ይላክልሃል። ትንሽ ታገሰን እሺ።
እስከ ስንት ሰዓት?
እናሳውቅሃለን እዛ ላይ ችግር የለውም።
እሺ እሺ thank መልካም ቀን